ጤና ይስጥልኝ ፋሲካ
አቤት ከዊፕላስ ሶሉሽን ነው የምደውለው። እኛ application ላይ ተመዝግበሽ ነበር።
ምን ሶሉሽን?
ዊፕላስ ሶሉሽን
እሺ እ፣ አሽከርካሪ ነሽ ወይስ እንደ ተጠቃሚ ነው የተመዘገብሽው?
ዊ እዛ ተመዝግቤያለሁ። ዊ እኔ እንደዛ አይደለሁም፣ ምንም አይደለሁም።
እሺ እ፣ አ- app ኣችን ዊፕላስ ሶሉሽን user እንባላለን እና እ፣ እ።
በውስጡ ትራንስፖርት እ፣ ላይ ነው ride። አሁን ታክሲ መጠቀም ከፈለግሽ የትራንስፖርት አገልግሎቶች አለን። አርባ አራት service ኦች፣ እ፣ physiotherapy፣ massage፣ event planner ኦች ከፈለግሽ አ- ማግኘት ትችያለሽ እኛ application ኣችን ላይ አሀ ዊ ፕላስ አልሽኝ? ዊ ፕላስ አ አ okay። አዎ፣ እዛ ጋር ተመዝግቤያለሁ። አዎ።
እሺ አሁን የተመዘገብሽው አሽከርካሪ ካልሆንሽ አሽከርካሪዎች የሚመዘገቡበት ላይ ነው።
አሀ ነው በቃ ተሳስቻለሁ ማለት ነው።
አ ለመጠቀም ከሆነ ዊ ፕላስ ሶሉሽን user የሚለው ላይ ነው የምትገቢው።
እሺ እሺ እሺ መልካም ቀንሽ።
እሺ፣ አመሰግናለሁ።